አዎ እንደዛም አይቻልም። hello hello hello አባ cashier code ኡን ንገረኝ።
ከ- ከታች ያለው ነው አጠገብ ነው ያለው አዎ cashier code ዋን
cashier code ሀምሳ ሶስት ሀምሳ ሶስት
ሀምሳ አራት እ
አምስት እሺ
አራት
በቃ
አ
አ- አ- አምስት ሶስት አምስት አራት አምስት አራት አ
ሀምሳ ሶስት ሀምሳ አራት እ አም- አምስት አራት bet ID የምትለው ማለት ነው የ cashier code ዋ
cashier code የምትላታት መጨረሻ ላይ አዎ ያለች አለ cashier code የምትለው ማለት ነው።
አ እስከ አስራ አምስት ብር ማለት ነው።
አዎ still አልመጣም። በቃ ትኬቱን መላክ አለብህ አንተ።
በቃ ከመጣ ነገር እሺ ካለ አባት፣ እሺ ቴንክ ዩ